የሚሸጥን ሲግቢ የሆነ ወሎ ካርድ ተቸገርን ይለኛል እ
ወይ ወይ ታሪክ ደረሽ እንዴ?
አዎ እየደረስኩ ነው።
እዚህ ግቢ ማን ነው ካርድ የሚሸጥ?
የምን ሞባይል ሞባይል ካርድ ለአንቺ ፈልገሽ ነው?
መቶ ብር ፈልጌ
ሀምሳ ብር አለኝ ሀያ አምስት ሰባ አምስት ብር አለኝ ልስጥሻ እ እኔ ሰባ አምስት ብር አለኝ ሆነ እ እሺ፣ የሀያ አምስት ብር ገዝተሽ ትመጫለሽ?
እሺ እሺ፣ የሀያ አምስት ብር ገዝተሽ እኔም እሰጥሻለሁ። መቶ ብር ይሁን። እሺ፣ እሺ፣ ቶሎ ነይ ታዲያ። እሺ፣ እሺ በጣም ተፈልጓል።